ነኝ።
ፍቅር እንዴት ነሽ?
ሰላም ነኝ።
አንቺ እያለሽ ምን ያለሽ ስልኩ busy የሚሆነው ሰላሳ ሁለት ዜሮ ስንት?
ዜሮ አምስት ሰላሳ ሁለት ዜሮ አምስት ሰላሳ ሁለት ምን ነበረ?
ሰዓት አስተካክለሽ complete በይልኝ።
ማነ?
ከቢጂኤስ ቡሽራ ነኝ።
እሺ ቡሽራ። እሺ ሰዓቱ ይስተካከል። ሌላ ደግሞ ዜሮ ሰባት ሰባ ስምንት
ዜሮ ሰባት ሰባ ስምንት ዜሮ ሰባት ሰባ ስምንት በቃ እሱም ፒን ነው እሱ አይደለ?
ደ- አይ፣ አይ፣ እሱ ደግሞ ኮምፒት አይደለም። እሱ አስተያየት ነው። ላስተያየት ነው አስገቢ።
አሳይን ነው አዎ የኔ ነው ወደ እኔ አስገቢ።
በቃ እሺ እሺ እሺ፣ እሺ፣ እሺ።